ጤና ይስጥልኝ።
ሄሎ።
የጥሪ ማዕከል ሄሎ። ወይ ወይ እኔ ነኝ አወራኸው እንትናን አቤልን አይ የኔ ስህተት ነው ሰአድዬ። ፓስፖርታቸውን አስቀይረው ነው የመጡት። I mean ቪዛቸውን ቪዛቸውን አስቀይረው በዛ በአዲሱ ፓስፖርት አስደርገውታል። እሺ እንደዛ ነው። Perfect።
አዎ።
እሺ እሺ እሺ።
እንደዛ ስለዚህ ችግር የለውማ።
ምንም ችግር የለውም። አዎ በቃ ሻይ ቡና ምናምን ሰጣቸው አይደል? ውሃ አዎ አዎ ሰአድዬ በቃ በደንብ ትሪት እናርጋቸው። ከባለፈው ጀምሮ እንትን ሲሉ ነበረ። በእናትህ ትክክል ነሽ። አዎ ሰአድዬ እሺ አዎ ተንጋጥተዋል። እሺ አዎ እውነት ነው። እሺ ሰአድዬ እሺ ቻው እሺ ሰአድዬ እሺ ቻው